ሄሎ
ሄሎ ጤና ይስጥልኝ ኑር ጋሼ ሰላም ነው?
እሺ ሀሚድ ነኝ ከቤስት ቤት
አሁን ብዙ ብር ተለክቶ ነበር withdraw አድርጌ እና ፍ- account ደግሞ አልደረሱም። ቤስቤ account history ሲያየ ደግሞ failed ይላል። failed ለምን መሰለህ failed አይደለም failed ሳይሆን አ።
ባላ- balanced ነው balanced እ- ሆኖ የላከው ወዴት መሰለህ ወደ ሌላ ቁጥር ነው የላከው አይተዋል ይህን ይህን ነው የተለካው።
በቃ ወደ ሌላ ቁጥር ነው የላከው የላከው ቁጥር ደግሞ እዛ ላይ አ- አምስት ሺህ ሶስት መቶ ብር ነው።
እሱ ሌላ ነው እሱ ሌላ ነው ሶስት መቶ ብር ነው የጠየከኝ ሶስት መቶ ብር ነው ሶስት መቶ ብር አ- አይታሉ አ- አይቻለሁ እኮ ወደ ግን ሌላ ነው አዎ አ- አምስት ሺህ ሶስት መቶ ውድሮ አድርጌ አንድ አልመጣም።
አምስት ሺህም አልገባም አ- አምስት ሺህ ሶስት አ- አ- አልገባም አ- አንድ ላይ አልነበርም።
እኮ ለየብቻ ነው አይደል ሶ- ስለዚህ አ- አ- አምስት አ- ሺህ ነው check ማድረግልህ ማለት ነው እ አምስት ሺህን ነው አይደል check ማድረግልህ አ- አ- እሺ አ- ጠብቅ አንድ ጊ- አንድ ሰባት መቶ ነበረ፣ ሶስት መቶ ግን አምስት መቶ እ፣ ስድስት መቶ እንደዛ ነው ያው withdraw ያደረጉት። አንድ ጊዜ ደግሞ ገና አልደረሰኝ
fail ያደረገውን ነው የነገርከኝ እ?
fail ያደረገውን ነው አይደል የነገርከኝ አ፣ fail ያደረገው ቤስት ቤት ላይ ነው የሚቀመጠው እዛው ቤስት ቤት ነው እ፣ ቤስት ቤት ላይ ነበረ withdraw።
ተመልሶ ተቀምጧል ቤስት ቤት ላይ
okay፣ እሺ፣ አመሰግናለሁ። ተመልስ እሺ አይ